የማዋየው የለኝ የማማክረው የማዋየው የለኝ የማማክረው የሆዴ ውስጥ ሰዓት አንጀቴን ፈጀው እና አንጀቴን ፈጀው ቢስቃይ አምርበት ቢጫወት ቢያወራ ዋይት ችግሬ እያለበት መከራ እሱ ለተራበ እንሱ ለተጎዳ ወዳጅ ዘመድ ሳይቀር ሁሉም ሆነው ባዳ ሲቅል ለሚቀረው ስንሄ ለሚሬሳ ክፏት ናገሩ ይቅር አይነሳ ይቅር አይነሳ የደፋሹ ቅልገው የባቄላ ገንፎ የደፋሹ ቅልገው የባቄላ ገንፎ ኑሮይ ገረመኝ ንብ የሌለው ገፎ ኦ ንብ የሌለው ገፎ የቸገረው ሲሞት ይሉታል አረፈው የቸገረው ሲሞት ይሉታል አረፈው አፈር ስንቁ ላይ ቆን ጎኑን ላይ ደግፈው ጎኑን ላይ ደግፈው የአገሪ ተራራ ወንዙን ሸንተረሩ ማሩኝ ብሎ ኬዴ ሊገባ ከሀገሩ ያይቴ ክፋሴው እና አንገቱን ዘቅዝቆ ሌላ ይመለስ እኔ እንደማይሆን አውቆ ሲቅል የሚቅረው ስንሄል የሚሬሳ ክፏት ናገሩ ይቅር አይነሳ 一个人，爱你啥？